hello ጤና ይስጥልን Best Bet
ጠዋት እንትን ገንዘብ ወጪ ውድድሮ አድርጌ ነበር እሺ እና አልገባልኝም።
ስንት ብር ነው?
ዘጠኝ መቶ ብር።
እሺ እሺ በምንድን ነው ወደ ንግድ ባንክ ነው አይ ወደ ሲቪ ወደ እንትን አቢሲኒያ ባንክ ወደ አቢሲኒያ ባንክ እሺ አንዴ ጠብቀኝ
ዛሬ እንዴት ናት? አለ እ? ኧረ የለም ዝም ብዬ ነው ቁጭ አልኩ። እንዴት ነህ? አለ ሰው? ያ ማን ነው?
እሺ ንገረኝ Best Bet ቁጥርን
እ፣ OK አይቼ ልንገር ቤት በዚህ የደወልክበት ነው አ እሺ የደወልክበት ከሆነ ችግር የለውም አ በዚህ በደወልኩበት እሺ እሺ አየዋለሁ እሺ